ጤና ይስጥልኝ ኢትዮጵያ በራ መረጃ ማዕከል ባኮ ምለርዶ
አውሎ ስትለን ደራ ፈልጌ ነበር ከየት ወዴት ነበር የፈለጉት?
ከእጅጉ አዲስ አበባ ከጅጅጋ
አዲስ አበባ
እሺ። ለአንድ ሰው ነው
አዎ ለዛሬ ለዛሬ?
አዎ እሺ አንድ ደቂቃ ሊሉት
እሺ
ለዛሬ በረራ ሙሉ ነው።
እ ለዛሬ በረራ ሙሉ ነው። ለሮብና ለሐሙስ ነው ያለው።
ለዛሬ ምንም የለ አዎ ለሮብ business class አለ፣ ለሐሙስ economy class አለ።
ለዛሬ ምንም አይነት የትኛውም የመጨረሻም በረራ የትም የለም።
የለም ሙሉ ነው ሁሉ።
ለነገ ስንት ሰዓት ነው ያለው?
ነገ ሳይሆን ሮብ
እ እኮ ሮብ ነገ ሮብ ነው።
ሮብ ነገ አዎ። ነገ የስንት ሰዓት?
ሰባት ሰዓት ከሀምሳ አምስት እና ጠዋት ሶስት ሰዓት ተኩል አለ።
ጠዋት ሶስት ተኩል አለ።
ጠዋት ሶስት ተኩል እና ሰባት ሰዓት ከሀምሳ አምስት እሱ ግን business class ብቻ ነው።
ቢዝነስ ማለት የሚጨምረውን ነው።
አዎ የመጨረሻው ውዱ ነው ያለው
ስንት ማለት ነው የሶስት ተኩሉ?
ሀያ ሺህ ስልሳ አምስት ብር
ሀያ ሺ ስልሳ አምስት ብር
የሺ የሰባት ተኩሉ ተመሳሳይ ነው ዋጋው።
እሺ አባ ደውል።
የሐሙሱ ይቀንሳል። ኢኮኖሚ ያለው ሐሙስ ላይ ነው።
የሐሙሱ ስንት ነው?
እሱኛው ስምንት ሺ አስራ አራት ብር
የሐሙሱ ማለት ነው።
አዎ
እሺ መልሼ እደውላለሁ። አመሰግናለሁ።
እሺ እናመሰግናለን ስለደወሉ